ጤና ይስጥልኝ Best Bet ሰላም ነው አለን። ቅድም ደውዬ ነበር check አረጋችሁ ቴሌግራም ላይ ልኪ እ፣ ማን ልበል ቴሌግራም ላይ ስምህን?
ተመስገን ተሚሚ ተሜ አ ተሜ ብቻ ነው።
አ
ምን ነበር የላክልን አባቴ?
ይሄ ማክሰኞ ገቢ ሲያደርግ እንትን ያለ
አ ማክሰኞ አ agent ነህ?
አዎ ዲፖዚት አድርጌ አልገባም ማለት ነው። ከአዋሽ እንትኑን ተቀብዬ እሱን አስቢ ልኬዋለሁ።
ነው። አሀ።
አይ ከአዋሽ
ኦኬ፣ እሺ። ብዙ ተሜ ነው ያለው። ይቅርታ።
ከላይ ቀኑን መጨረሻ ላይ ቀን የጻፍኩበት እ፣ ሴፕቴምበር ሀያ ስድስት ምናምን የሚል ያለበት ሴፕቴምበር ስድስት ሁለት ሴፕቴምበር አዲስ ሶስት ልብስ ሀያ ሶስት አ እሱ ነው።
ኦኬ፣ እሺ።